ይቅርታ ለመቁረጥ ብዬ ነው። አልፋ አንድ ወልይልች እና አሁን የነገርኩ አስራ ሁለት ዜሮ ሶስት
እሺ አንዴ አስራ ሁለት ዜሮ ሶስት
ሰላሳ ሰባት ዜሮ አንድ ሰላሳ ሰባት ዜሮ አንድ
ሶስት ሶስት ቡድን ማለት እንደገብያ ነው።
እሺ አራት
የዛሬ ጨዋታው ሌለም የነገና የከነገ ወዲያ ጨዋታ እኮ ነው ያለው። ይህ ቲኬት ነው። ይቅርታ sorry አላየሁትኛ ነው። ይቅርታ በትልቁ sorry፣ ይቅርታ ይቅርታ። አባቴ እሺ፣ ሌላ ነገርኩ ብዬ ነው።
እሺ ይቻላል። ንገረኝ አዲስ እሺ ልንገርህ ሌላ እሺ አስራ አስራ አንድ አስራ አንድ ሰማንያ ስምንት ዘጠና አምስት ዜሮ አንድ
ሰማንያ ስምንት ዘጠና አምስት ዜሮ አንድ
አዎ።
እሺ ይሄ የዛሬ ገና ሶስት ሰዓት የሚሄድ ጨዋታ አለው። ሌላው የሪያል ቤቲስ ቀይ በርቷል። አንደኛው ጨዋታ ደግሞ አረንጓዴ በርቷል። ሌሎቹ በሙሉ የከነገ ወዲያና የነገና የከነገ ወዲያ ጨዋታዎች ናቸው።
አመሰግናለሁ በጣም።
እሺ እሺ ችግር የለም።